መብራት ሄሎ ሁሉ ስፖርት ባኮ የምንረዳው
እና ስድስት መቶ ሀምሳ ብር በቴሌ ብር ዊዝ ድሮዋል አድርጌ ነበረ።
አልገባሎትም።
አዎ አልገባልኝም። ትላንትና እሺ።
ነበር ከዝውውር ታሪክ ላይ ያልገባሎትን
ልክ ያለው አሁን ልክ ያለው በዜሮ ልኳል?
ዘጠኝ ሀያ ቤት አዎ ልክ ያለው በዚህኛው ሳይሆን በሌላ ቤት ላይ
አዎ የሆነ ሰባ ሶስት ቤት ነው ምናምን አካባቢ ሰባ ስምንት ቤት የኛ ሰባ ስምንት ቤት አዎ አዎ ልክ ያለው በቃ አሁን እሺ። እዛ ላይ ከላኩ መልስ እዛ ላይ ጠብቁ።
እሺ